የኢቲኤስ የበረራ ምርጫ ማዕከል እባክዎት ምን ልርዳዎት?
ከሽፌ አዲስ አበባ ጠይቄ ነበረ ቅድም። ለነገ አስራ አንድ ሰዓት ብቻ ነው ያለው?
አዎ አንድ እ, በረራ የል- አንድ በረራ ብቻ ነው ነገ?
አዎ አዎ ሌላው ሙሉ ነው ስለሞላ ነው
እና አያገኙም ማለት ነው። እሺ ለ- እንትኑን ልስጥህና ያዝልኝ። እሺ
እሺ
እ፣ ስም ልንገርህ?
አንድ ደቂቃ ጠብቁኝ እሺ የ- አንድ ጊዜ ግን book ከማድረግ በፊት confirm ላ- ላድርጎት እ፣ እ?
confirm ላ- አንድ ጊዜ እንትኑ ልንገሩት ክፍያው ምናምን አ- እ፣ እንትን ቅድም እንትን ስላልከኝ ሁለት ሰው ስለሆነ እም።
ለሁለት ሰው ከዚህ ሊቆርጥላቸው ነው።
እሺ እሺ ስም ይንገሩኝ ነው
እሺ አስቴር
አስቴር
ትካቦ፣
ተካቦ
አስቴር ትካቦ በርሄ።
ተካቦ በርሄ
አዎ
እሺ አ- አንድ ጊዜ ግን የአባት ስም ይደግሙልኛል
ትካቦ ትካቦ።
ተካቦ
አዎ እሺ በርሄ
አዎ ትካቦ በርሄ።
እሺ እ፣ አንድ ደቂቃ
ካ- የዓለምን ንገሪኝ። በዓለም ገብረ ኢየሱስ ማለት ገብረ ኢየሱስ ነው ምንድን ነው ይልሽ? እስክሪፕት ነገር እስኪ
ሄሎ አስር ደህና ነሽ? እንዴት ነሽ? እኔ አይደለሁም ሙቤ ነኝ። ደህና ነሽ? የእንትና ብሩኬ የእንትና ስልክ እያለች ነው።
ቆይ የ- የዓለም የዓለም ስም እ
እሺ የወጠኛ ተጓዦች ስም ይነግሩኛል የው- ዓለም አዎ፣ እሺ አለም ዓለም ገብረ ዓለም ገብረ ኢየሱስ
ገብረ
ኢየሱስ ገብረ ኢየሱስ ገብረ ኢየሱስ ገብረ ሕይወት ገብረ ህይወት አዎ ገብረ ኢየሱስ ገብረ ሕይወት ስልካቸውን ልስጥ
አይ ችግር የለውም በዚህ ስልክ ቴሌግራም ይጠቀማሉ
አይጠቀሙም አይጠቀሙም ቴሌግራም ስለማይጠቀሙ ስልክ ያወራል አስር
እሺ እሺ ስልክ ይንገሩ ስ- ስልክ እሺ የአስቴር ያዝ እሺ
ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ሰባት
ስልሳ ሰባት አርባ ስምንት ዘጠና ስድስት ዘጠና ስድስት ሰላሳ ስምንት ሰላሳ ስምንት ይሄ የአስቴር ነው የዓለምን ንገርኝ እስኪ የዓለም ስልክ እሺ የዓለምን ይዛል
ዜሮ ዘጠኝ ሰማንያ ዘጠኝ እሺ የዓለም የዓለም ዜሮ ዘጠኝ ዜሮ ዘጠኝ እሺ ዜሮ ዘጠኝ ሰማንያ ስድስት ዜሮ ዘጠኝ ብላል ሰማንያ ስድስት ሰማንያ ሰማንያ ስድስት ስድስት እሺ ሰማንያ ስድስት እ፣ ከዛ ዜሮ ሶስት ዜሮ ሶስት ዜሮ ሶስት ዘጠና ዘጠና
ሀያ አንድ ዘጠና ብለህ ሀያ አንድ እሺ
እሺ አጠ እ፣ mobile transfer ምን ማደርገው? አጠቃላይ ብሩን ንገረኝ።
እሺ የሁለት- የሁለት ሰዎች አንድ ጊዜ አዎ አንድ አዎ ጊዜ የ- የ- የሁለቱንም